Hello Hello አሎ ሰላም ጤና ይስጥልን።
ጤና ይስጥልን።
አቶ ታደመ
አቶ ተሾመ ተሾመ፣ ይቅርታ በጣም አቶ ተሾመ።
አዎ፣ ነኝ።
እሺ ከዊፕላስ ሶሉሽን ነው የምደውለው።
እሺ፣ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው።
ከየት አገኘሽ ስልኬን?
ከዚህ በፊት marketing ኤጀንቶቻችን እ፣ ወጥተው መዝግበው ነበረ።
በቃ ከአንድ ቦታ ሲወጡ እንደ አንድ ቦታ data እያሰራ እየሰረቁ እ፣ ምን እንታደስ?
እሺ እ፣ ያው ለአሽከርካሪዎች ለየት ያለ ነገር ይዘን ስለመጣን አይ፣ ይቅርብ ልንነግሮት ነበር።
ይቻላል፣ ይቻላል።
እሺ እናመሰግናለን። መልካም ቀን።